ሄሎ
Hello ታሙ አቤት
ከማስተር በያዝ ከ order ነበር አይደለ?
አዎ ግን ለእኔ ላይ ምንጡ order ኡ እያነበበልኝ አይደል እና ከሰው ጋር እያወራኋቸው ነው ወይ text አደረጉልኝ የ customer ሯን ላድርስላቸው እያልኩ አዎ እኮ የ customer ኡን ልንገርህ
OK እሺ
ዜሮ ዘጠኝ ሰላሳ ዜሮ ዘጠኝ ሰላሳ
አስራ አራት አስራ አራት
ሀምሳ ሁለት ሀምሳ ሁለት ስልሳ አራት አስራ አራት የት ነው አድራሻዋ?
አድራሻ የት መሰለ? ከአዲስኮ አደባባይ ነው የሚለው እሺ እሱ ችግር የለም። አደባባዩ የኛው እ የኛው የፊያት ሁለት order ነው
አይደለም። እኔ ይህንን የነገርኩ ከየትኛውን መሰለ? ከ Magic Burger ከማ- ያነሳ ከ Magic አ- አዲስ አበባ።
ከ Magic ወደ ከአዲስኮ አደባባይ ማለት ነው። የሱ እሺ ምን ነው order ኡ? order ኡ ምንድን ነው?
order ኡ የምንድን ነው መሰለ? crispy chicken sandwich ነው።
እሺ እ፣ total ኡ ደግሞ አራት መቶ ሰላሳ ዘጠኝ ብር ነው።
አራት መቶ ሰላሳ ዘጠኝ አዎ ለምንድን ነው ግን ማያሳይ ላንተ?
እኔም እኮ እሱ ነው ግራ እያጋባኝ ጭራሽ አሁን screen አጥፍቼ ሳበራው app ኡን ራሱ አላነባልኝ።
OK በቃ እሺ። ለማንኛውም ደውል እሺ፣ ድንገት ከጠፋብህ እንኳን ችግር የለም።
እሺ አትሽሽ